Hello ጤና ይስጥልን ቤት
ሰላም ጤና ይስጥልን። እንትን አራት ሺህ ብር እና አራት መቶ ብር ወደ account ወደ ቤት እንግልክ እሺ balance zero ነው የሚለው
ማን ልበል ስምህን ቴሌግራም ላይ message ልከህልናል አይደል?
አዎ
ማን ልበል ስምህን?
ትእዛዙ ትእዛዙ ትእዛዙ ነው ያልከኝ?
እም።
Okay እሺ ይቅርታ እስካሁን ስላልመለስን የ text ኡን ላክልኝ እሺ የንግድ ባንክ text የሺህ ብር አዎ የ CBE ብር text እና የ CBE ብር ቁጥር እሺ እሺ እንትኑ ነው screenshot እም አዎ ከንግድ ባንክ የደረሰ መልእክት አለ አይደል message